hello ሰላም ጤና ይስጥልኝ።
አብሮ ስጥልን።
አብሮ ይስጥልን።
ቅድም ቅሬታ አስመዝግቤ ነበረ። ትናንት የታዘዘ ትእዛዝ ነበር እና ለዛ የ white cabbage አስራ አዎ።
ስምንት ኪሎ አጠቃላይ ነበር እና ሶስት ኪሎ ነበር የመሰለኝ። አሁን ሲደርስ እናስመዝኑት ሶስት ኪሎ መቷል፣ ስድስት ኪሎ የቀረው ምናልባት እሱን ማሳኪ እንድታደርጉ ነበር የደወልኩት።
okay፣ ማን ነበረ ስሙት?
አንዋር በዚህ ቁጥር ቁጥር ነበር።
አንዋር። አዎ በዚህ ቁጥር ነበር። ከዛ አስራ ስምንት ስበት ነው ስድስቱ አዎ።
የለም ለካ እኔ ሶስት የቀረ መሰለኝ። ሲደርሳቸው member ኦቹ ሲታይ አዎ።
ሶስት ሶስት ነው እና ስድስቱ ሙሉ አልመጣም እና እንዴት ነው ኪሎ የሚደረገው?
ነው የቀረቡት።
ስድስት ኪሎ ነው የቀረው። አዎ።
በቃ እሺ፣ አስተካክልሎታለሁ።
ቅድም ግን ነገ ደውዬ ይመጣሉ።
እንደዛ እንትን ብያቸው ሶስት አዎ።
መቶ ሶስት ነበር ሶስት ኪሎ ያልኩት- ነበር ያልኩት።
ያስገቡት። አዎ፣ ቅድም አዎ።
አዎ እንደዛ ነበረ ግን እንደዛ አያይዙት አይደለም።
okay፣ አዎ፣ ስድስት ኪሎ ነው ስለዚህ የጎደለው ማለት
check አድርጉና ኪሎ ነው የጎደለው ማለት ነው።
አዎ አዎ አዎ፣ እሺ፣ ኪሎ ነው ችግር የለውም።
የጎደለው።
ነገ ይመጣልዎታል። እሺ፣ መልካም ቀን።